ጤና ይስጥልን። ቪኦኤ ኢትዮጵያ ቤተልሔም በኩል እርዳት ጤና ይስጥልኝ። ድራፍት ነበር ዛሬ አጥቦት ሄዱ ጠዋት እና
የድራፍት ከዛ ማሽኑ የድራፍት ማሽኑ አዎ። እሺ ከሄዱ በኋላ ምሽ- ማሽኑ አቆማ እየሰራ አይደለም።
እሺ፣ እባክዎት የቢጃ መለያ ቁጥሮትን ይንገሩኝ፣
የብቻ የላ ቁጥር ማለት ወይም የቤቶትን ሲን ነበር።
ይናበር ልኛል። እየሰራ ነው አይደል? ሰራ በቃ እሺማ እየሰራ ነው እያለ ነው እና ቸክ አድርገን እናንተ እናደርግልሽ መቼ ይደውል እሺ